Hello ጤና ይስጥልኝ ቤስት ቤት
deposit አድርጌ ነበር confirm እንድታደርግልኝ ነው።
እሺ አሁን በደወልክበት ቁጥር ነው ቤስት ቤት የምትጠቀመው?
አዎ
እሺ ስንት ብር ነበር?
አራት ሺህ መቼ ነበር?
አሁን
ዛሬ አዎ ዛሬ
ከአራት ሺህ ብር ባላንስድ ነው ዛሬ
እ- አራት ሺህ ብር ገብቷል የዛሬ
እኮ አሁን ወደ ቴሌ ብር አይደለ?
ወደ ቴሌ ብር okay አሁን ነው የገባው። አዎ አዎ ገብቶልሃል።
አመሰግናለሁ።
እሺ እሺ እሺ መልካም